Carmen.
ዜና ጤና ይስጥልኝ ቅድም ከሚዲያ ኢትዮጵያ ነው የምደውለው።
እሺ አሁን የትኬት ቁጥር ሰጥቼዎት ነበረና ይቅርታ አንድ ቁጥር ተሳስቻለሁ። ሀምሳ አራት የነበረውን ሀምሳ ስድስት ያድርጉት።
እኮ ሀያ ሀያ አራት ሀያ ስድስት ሀምሳ ስድስት ሀያ ስድስት ሀምሳ ስድስት አዎ